Hello mesela.
Hello.
already already ታዞ ሌላ ሰው ወስዶታል። ከአንድ ሰዓት በፊት አለች እኮ እና ታዲያ ምን ላድርግ? ሲጀመር order number ኡ እሱ አይደለም ልክ አይደለም። እንደዚህ አይነት order number አልታዘዝኩም ነው እያለች ያለች እሷ እኮ። እንደዚህ አይነት ይሄ order ከታዘዘ በኋላ ብዙ order ወጥቷል፣ የቆየ order ነው አለች እና order number ኡ ደግሞ ልክ አይደለም ከደ- ከመጀመሪያ ከወጣበት ጋር። Hello
እሺ እሺ
ምን እደውልልሃለሁ።
ላድርገው ታዲያ?
ቆይ እደውልልሃለሁ። እሺ እሺ እሺ